ሄሎ አቤት እሺ፣ ሰላም እግዚአብሔር ይመስገን።
ከ Best Bet ነው ምደውልልህ።
እሺ እ GR ላይ add የተደረጉ አዳዲስ game ኦች አሉ አይደለ?
አለ እነሱን አስጀምራችኋቸዋል?
እ፣ አላ- አላስጀመርንም።
እሺ ግን አ- አስጀምሯቸው። እሺ ለእናንተም ጥሩ ነው ማለት Best Bet ጋር ብቻ ያሉ game ኦች ስለሆኑ customer attract ያደርግላቸዋል።
እሺ እሺ ማ already ስለተጫኑ አሉ GR ላይ ሶ እሺ።
እናንተ ይሄም እንደ አማራጭ እንዳለ ለ customer ኡ ማሳወቅ ብቻ ነው የሚጠበቅባችሁ። ምንም additional የምትጨምሩት ነገር የለም ለዛ ተብሎ።
እሺ እናመሰግናለን።
እኛም እናመሰግናለን። መልካም ምሽት።
እሺ እሺ